ራስን ክቡር ክብር ዝና ይራመዳል ሰው በሰው ጎዳና ሞልቶ ላይ ሞላ ለሽንቁር ኑሮ እንዴት ይገፋል ይህ ተጀምሮ ሰው ለቁርስቱን እጁን አጣጥፎ ጫፍ ይዞ መሄድ ሆዱን ታቅፎ ላላዩት እውነት አዶላ ይረባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ሁለው ሳትሰማ ግባ ሲነግሩ ቢዋል ሳታምን ግባ ማነው ያለው አልልም አልተ